Hello? Hello? Hello?
hello hello እ ሰላም እግዚአብሔር ይመስገን። ምን ልርዳዎት?
እ ሁሉ ስፖርት balance ጠይቀው አላሳይ አለኝ። ለምንድን ነው ዘጋብኝ?
okay wallet ዎት block ሆኖ ነው?
አዎ እምቢ አለኝ። እስካሁን እየተጠቀምኩበት ነበር፣ ግን በራሱ ዘጋብኝ።
እሺ screenshot አድርገው በቴሌግራም ላኩልን wallet ዎትን፣ ስልክ ልስጦት።
እሺ ስልክ ያዘ። እሺ ቆይ፣ ስልክ እሺ ዜሮ ዘጠኝ ሰባ ስምንት ስልክ ያዘ። ስልክ ያዘ። ቆይ አንዴ ይጨርስ።
እሺ
ሰላም በላ አይደል? ቁጥር ያዝልኝ እኮ ሶስት ቁጥር ነው። ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አ screenshot አድርገው ይላኩ በዚህ በቴሌግራም ነው እራሱ አ እሺ